hello ሰላም ጤና ይስጥልኝ ቤስት ቤት
ሰላም የኔት ከዚህ በፊት ደውዬ ነበረ እንትን ነበረ ኦንላይን የበላሁት ብርና እሺ
withdrawal ለማድረግ ፈልጌ ወደ ኮመርሻል ባንክ withdraw አድርጌ ነበረ እዛው ላይ ኦንላይን ማለት ነው እሺ
እና ወደ አካውንቴ still አልደረሰም ሁለት ሰዓት ተኩል አካባቢ መሰለኝ ባልተሳሳት ያደረግኩትና ገበር ነው ያደረግከው ስድስት ሺህ እሺ በዚህ በደወልክበት ቁጥር ነው ቁጥር ሌ- ሌላ ቁጥር ነው ልንገርሽ እሺ ንገረኝ ዜሮ ዘጠኝ ሰባ ስድስት እህ
ሀምሳ አምስት ዘጠና ስምንት ሰባ ስምንት
እሺ ቆይ አንዴ እሺ
ስድስት ሺህ ብር ነው
አቤት ስድስት ሺህ ብር ነው አዎ እሺ ሊገባ processing ላይ ነው confirm አድርጌልሃለሁ ትንሽ ጠብቀውና ይገባል እሺ እሺ እሺ አመሰግናለሁ አባቴ ስለ ደወልክ እናመሰግናለን መልካም ቀን አመሰግናለሁ ላንቺ እሺ አባቴ እሺ እሺ